ጤና ይስጥልን። ደህና እንትን ፈልጌ ነበር። ማስታወቂያ ያሰራሉ እንዴ? ማ- ማስታወቂያ ያሰራሉ?
ማሰራት ፈልገሽ ነው? ድርጅት ወይ ካምፓኒ
እ?
ለድርጅት ወይ ለ company ለማሰራት ፈልገው ነው?
አይ ለመስራት
እኛ አ- አንፈልግም። ይቅርታ እንደዛ ጊዜ አንፈልግም።
እሺ፣ ስትፈልጉ በዚህ ስልክ ደውሉ።